hello ጤና ይስጥልኝ ጉዳይ ነው የደወሉት እባክዎ እርሶ?
hello እንዴት ነሽ?
እግዚአብሔር ይመስገን።
አይ ተመዝግቤ ነበር ቆይቻለሁ። ከተመዝገብኩ ምህረት ነው የምባለው እና እም፣ እስካሁን አልደወላችሁልኝ ብዬ እኮ ነው።
እሺ እሺ ምህረት ሁሉ ጥሪ ነገር ሰጥቻለሁ እ እሺ ጥሪዎትን አስተ የት አካባቢ ኖት?
ጨርቆስ ጨርቆስ እሺ ጥሪዎትን አዎ።
አስተላልፍልዎትና እንዲደወልልዎት አደርጋለሁ። ስራ ሲኖር እሺ፣ እሺ።
እንዲደወልልዎት አደርጋለሁ። መልካም ቀን።
እሺ እሺ